Hm?
Hello
ይቅርታ ከቤት ለቤት ነው የምደውልዎት።
እሺ ዜሮ አንድ አንድ
ዜሮ አንድ አንድ አምስት ሀምሳ ስምንት
አምስት አምስት ስምንት ዘጠና ዘጠኝ ስልሳ አንድ
ስልሳ አንድ አዎ ዘጠና ዘጠኝ ስልሳ አንድ ዘጠና ዘጠኝ አዎ
እሺ ፋይናንስ ነው አይደል?
አዎ
አመሰግናለሁ።
እሺ እሺ መልካም ቀን